ሄሎ ሄሎ
ጤና ይስጥልን ብስት ቤት ሰላም ነው?
ሰላም ነው አለው። እንትን ቴሌግራም እምቢ ብሎ ነበር አባና
እሺ ታብቶ ሳይን ድሬዳዋ ስልክ እያስቸገረኝ ስለሆነ ነው ቴሌግራም ኦኬ እሺ ተዘግቶባቸዋል እና እንድከፍትላቸው ነው።
እሺ የት ነው አዎ ሳቢያን ድሬዳዋ ትንሳኤ
ሳቢያን okay አዎ፣ እሺ ምንድን ነው ሳቢያን።
የተዘጋው ሴል ሴል ሁለት መቶ ሺህ ሞላና ዘጋባቸው።
ድሬዳዋ ሳ- ሳቢያን ነው የሚለው አዎ ሳቢያን ነው የሚለው self ነው block አድርጎባቸው ነው።
እሺ እሺ እንከፍተዋለን እሺ አባ